ጤና ይስጥልኝ ጉዳይ ነው የምንለጥረው።
እሺ አመሰግናለኝ። እንትን ነበር ሙያተኛ ነበርኩኝ እና ስራ መስራት ፈልግ ነበረ።
መልካም እሺ። የምን ባለሙያ ነው?
fridge፣ TV፣ oven፣ boiler።
አንዴ ጠብቁኝ፣ እየመዘገብኩ ነው።
እሺ
fridge፣ TV፣ oven፣ መሪ ይፈታል።
TV፣
fridge፣ TV፣ oven፣ oven።
የልብስ ማጠቢያ ማሽን፣
እሺ፣ የት አካባቢ ነው?
ዘነበወርቅ አየር ጤና አካባቢ።
እሺ ስምዎትን ማን ልበል?
እንድሪስ እባላለሁ።
እንድሪስ ማን ይቅርታል?
እንድሪስ አባቡ እንድሪስ እንድሪስ አባቡ
አባቡ። እሺ እ፣ ስለኛ መረጃ የት ነበረ ያገ- ያገኙት?
እ፣ ቲክቶክ ላይ ነው ያገኘሁት።
ቲክቶክ ላይ።
አ፣ እሺ ስለዚህ እ፣ በዚህ ቁጥር ነው አይደል እርስዎን ማግኘት የምንችለው?
አ፣ አ፣ በዚህ በዚህ ቁጥር አ። ተጨማሪ ቁጥርም አለ።
አ፣ አንድ ቁጥር ብቻ ነው ማስመዝገብ የሚቻለው። እንደውልሎትና በአካል ቢሮአችን ይመጣሉ። እሺ okay እሺ፣ እንደውልሎታለን እንዲመዘገቡ ማለት ነው።
እሺ፣
እሺ መልካም ቀን ይሁንልዎት።
እሺ። ሁላችን